ሄሎ ጤና ይስጥልኝ በሽተ ቤት ሄሎ ጤና ይስጥልኝ። ሰላም አደራችሁ?
አለን አለን ሰላም ነው።
እግዚአብሔር ይመስገን። እንትን ፈልጌ ነበረ ኤጀንት እንትን ለመውሰድ ፈልጌ እሺ ፍቃዱን ለመውሰድ ፈልጌ ኳስ ታስጭና ትጭናላችሁ እንዴ?
አ በኳስም የኳስ የኳስ ኦኬ እ፣ የኳስ ቨርቹዋሉን የፈለግሽው የኳስ አ ነው ስፖርቱን ነው የስፖርቱ የስፖርቱ በቃ ይቻላል።
ስንት ነው? ማስያዣው ይለያያል እንዴ?
አይ ማሳጅ አንድ አይነት ነው፣ ሰላሳ አምስት ነው እ፣ እሺ ግን እ፣ ስንት ፐርሰንቱ ይለያያል። ስልሳ አምስት ሰላሳ አምስት ነው የሚሆነው። ስለ ስለ ሰላሳ አምስት ላንቺ ስልሳ እ።
አምስት ለኛ ማለት ነው።
ኦኬ የኳሱ ሲሆን አ፣
እሺ፣ አመሰግናለሁ።
ችግር የለውም።